እኔ እንዳልወጣ ነው ወይ ወይ አስቹዬ ወይ ወይ check አረካው እንዴ? ይገባል አዎ እኮ።
ይወጣል እ እ ማለት ይገባል ይወጣል ብለን የጻፍነውን check አረካው።
እሱ ወረቀት ጠፍቷል አሉ ጠፍቷል አሉኝ። አሁን እኮ እሱ ልጁ እዛ ላይ እቃ ላይ ነበረ ያለ ጠፋ አሉኝ። እንደ አዲስ ቅድም መ- መግቢያ የጻፍኩት እኮ እ እ፣ ጠፍቷል ስላሉት ነው። ጠፍቷል አሉ።
አይደለ? አዎ።
አዎ ለሳምንት የተጻፈው ጠፍቷል አሉኝ። እና አሁን የት ነህ እቃውን አንተ?
list አድርገህ እዛው አዳራሽ ውስጥ ነኝ ያለሁት። እ፣ እ።
እቃዎቹን check እያደረኩ ነው።
እሺ።
እዛው አዳራሽ ነኝ እና ወረቀቱን ሰጪውና እዚህ ቁጭ ብለን እንጻፍ።
አ- አዎ እ? አብረን።
ጻፉትና አዎ እሺ እሺ አስቹ እሺ እሺ ወረቀቱን ስጭ።